hello ጤና ይስጥልኝ ላንሴት ብሔራዊ
መቤት ብሔራዊ አዎ
እንትን ምንድን ነው ወ- እንትን ምን ቺቺኒያ ጋር ያለው ምንድን ነው የሚባለው? እዛ ወረፋ ለማስያዝ ነበረ።
እዛ እዛ ነው የሚይዙት ምን እንትን የህፃን የእናቶችና የህፃናቱ ነው የፈለጉት አዎ ለእናቶች ለእኔ ለራሴ እዛ ታ- አዎ፣ ዛሬ ስልካቸውን ቀጠሮ ልንገሮት?
ነበረ።
አዎ፣ እሺ እኛ ማየት።
ዜሮ ዘጠኝ አርባ ስምንት
እሺ ሰማንያ ስምንት
እሺ ሰማንያ ስምንት እሺ ሰማንያ ሶስት
እሺ እሺ እሺ አመሰግናለሁ።
እሺ እሺ